Hello. હેલો ሄሎ ሄሎ አቡ ሰላም ነው? እግዚአብሔር ይመስገን። እንዴት አደራችሁ?
እግዚአብሔር ይመስገን።
እንትን ነበረ order እንትን አይ ብር ተቀንሶብኝ ነበረ ሁለት መቶ ምናምን ብር ሁለት መቶ አርባ ሶስት ብር ዛሬ ደሞዝ የአሁኑ ማለት ነው።
ደሞ ነው ነው አይደል? አ ደሞዝ ላይ ሄሎ